ሄሎ ጤና ይስጥልኝ በሽታቤት አዲስ ነኝ።
እሺ ጤና ይስጥልኝ። deposit አድርጌ ቀረብኝ አየር ላይ ስልክህን ንገረኝ።
ዜሮ ዘጠኝ ዘጠና ሶስት እሺ ሀያ ሶስት እሺ አርባ ስምንት አስር
እያየሁልህ ነው።